ጤና ስለን ብቻ ኢትዮጵያ ራሄል ዋኩስ የምንረዳት
የድራፍት ማሽን እያፈሰሰብን ነው። ማሽኑን ቀይረው ሂዶ ነበር።
እሺ
አሁን ቀይሮ ሲሄዱ ልክ ከፍተን ስንዘጋው በቃ ድራፍት ያፈሳል እንዳለ።
እሺ እ የ- ቲን ናምበር አሉት?
እ?
ቲን ናምበር
ሲም ነበር የለም። ይሄ የእንትኑ ካርዱ አለ የእናንተው አሁን በደወልበት ነበር ደንበኝነት ያሉት።
አዎ
እሺ አንዴ መስመር ላይ ጠብቁኝና ቸክ ላድርግልዎት።
እሺ
ደንበኝነት ያሉት ከቢጂአይ አሁን በደወልበት ቁጥር ነው።
አዎ
እሺ በዚህ አይደለም፣ ምናልባት በሌላ ቁጥር ሊሆን ስለሚችል የሚያስታውሱ ከሆነ ቁጥሩን ይንገሩኝ። ካልሆነ ደግሞ TIN number ኡን የሚያውቁት ከሆነ TIN number ኡን ይንገሩኝ።
ሲም ነበሩ ይሄ እንትኑ የቢጫው ካርዱ ላይ ያለው ይሆናል።
አይ አይደለም፣ ደንበኛችን TIN number ነው። TIN number ወይም ደግሞ ከቢጂአይ የተላከ ቁጥር ካለ የቢጂአይ መለያ ቁጥር